ሄሎ ጤና ይስጥልኝ ድል ገበያ በኩችም ልታዘዝ? ሄሎ ጤና ይስጥልኝ ድል ገበያ በኩችም ልታዘዝ? ሄሎ ሄሎ ጤና ይስጥልኝ
ልብስ ፈልጌ ነው በነፃ ይሰጣል?
በነፃ አይሸጥም። ቲቪ ላይ ባዩት ዋጋ ነው የሚሸጠው።
እ?
ቴሌቪዥን ላይ ባዩት ዋጋ ነው የሚሸጠው። በነፃ አይሸጥም እኛ ይቅርታ ምን አሉኝ?